ጤና ይስጥልኝ ቢልጅ ኢትዮጵያ ሄደንኝ ማኮ ምን ልንደው
ቀደምም ደውዬ ነበር። ድራፍት ማሽን እንትን ብሎ ነበር
ተበላሽቶቦት ነው ልመኛች ተበላሽተውብኝ ተጭነዋል። ትላንትና ማለት ነው።
እሺ አልተቀየረልኝ። ያኛ እስከሚሰራ ድረስ ቀያሪ ይመጣል ተብዬ ነበር የተወሰድብኝ።
እሺ መቼ ነበር ተመዘገበሎት?
ሐሙስ እኛ ጋ ደወለች ሐሙስ።
አዎ ቆይተዋል።
እሺ ደመኛችን ሊሎት መስመር ላይ ጠብቁኝ። በዚህ ስልክ ቁጥር ነበር የተመዘገበው።
አዎ
እሺ ሊሎት እሺ ነው።
ከዮ ግሮሰሪ ነው ደመኛችን።
አዎ ቀዩ ቀዮ ግሮሰሪ አዎ እሺ ደመያችን ተላልፎላቸዋል ለጥገና ክፍል እ፣ እስካሁን ምላሽ አልሰጡም እንጂ እኔ ደግሜ እነግራቸዋለሁ በአስቸኳይ ምላሽ እንዲሰጡት።
አንቺ ማስቸገርኩሽ እንጂ እኔ ስራ እየሰራ ስላልነበር ነው። ይቅርታ እሺ።
አይ ምንም አይደለም፣ ያችን ችግር የለውም እ፣ መልሼ አሳውቃቸዋለሁ እኔ።
እሺ እሺ።
እሺ ሌላ ምረዳውት ነገር አለ?
ይህ መረዳት የለም እና ስለደወሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙት ድምጽ በኋላ አስቀምጡ። መልካም ቀን ይሁንልዎት።
አሚን አሚን ይሁንላችሁ።
እሺ።